ጸሎቴ ቢሆን ለወረት ጎደሎ ቢሆን የኔ እምነት ባረከኝ እኔን ከሰማይ በደል ጥፋቴንም ሳታይ ቀባኸኝ ጠርተኸኝ ከዱር ሰጠኝ ከፍ ያለ ወንበር ሳይኖረኝ አንድም በጎነት ባረከኝ በእጅ በረከት ያንተ ቤት ያንተ ፊት የምቆም ሰው አይደለሁም፣ ግን ፍቅርነ ለዘላለም የሚመስል ማንም የለም። ግን ፍቅርነ ለዘላለም የሚመስል ማንም ቃል ኪዳንህን አክባሪ ታማኝ ነህ ሁሌ ማሪ የማልከውንም አላ